አካባው hello፣
ሰላም ነኝ ሰላም እንዴት ነሽ?
አለው። እንዴት ነህ?
አለው። ተሾመ እንደ አጋጣሚ ተቃራኒ ወርደን ያዘን። ተሾመ ወደ መስቀል ፍላወር እየሄደ ነው።
እሺ
እኔ ደግሞ እሱን ለሱ ሰጥቼ የእሱን እኔ ሊሰራ ነው።
ወይኔ ጸደቀ ነህ አይደለ?
አዎ ጸደቀ አሁን እኮ እንደዚህ እኮ ትተናል። assign ማድረግ ምናምን accept አይ- ያለው ነው የሚሰራው።
ነው።
አዎ ለዛ ነው።
እሺ እሺ እንግዲህ ምን እኛ ይደረግ?
ትተናል። እሺ እንጂ በፊት አሳይ እናደርግ ነበር። አሁን ግን አቁሙ ተብለናል። እሺ
እሺ እሺ እሺ።
ጸደቀ እሺ እሺ። ሳስቴን እኔ ምን አለ እኔ ከሴቶቹ ጋር እኮ ምንም የለኝም። ኧረ ከሴቶቹ ጋር